ወዲያ ማዶ ሁኖ ክፉ ሰው ተጣራ። ወዲህ ማዶ ሁኖ ክፉ ሰው ያለ ያለ የሌላም አይደለ ህዳኛ ነው። ነነነ በእናት የምን ይልክ በእነ ራስ መንገሻ ያልሆነውን ነገር አባ ጠቅን መጣ ዘፈነ ባላገር ነነነ ታዛወዛሉ ስሜን ጃና ሞራ ሊወርቅ እንደማማ መንግስቱ አባጠና ሀራ አባ ነጋዴም ጥህም ቢሰማን አሁን በምን ነገር ያጠላኝ አገሬ አገሬ አደለሁ ዘሆን አልበላሁ ይበሬ